ጤና ይስጥልኝ።
ጤና ይስጥልኝ።
እ ዮርዳኖስ እ ኦርቶፔዲክ ነው።
አዎ
እ ከአሪፍ ፔ ነው የምደውለው። ቤዛዊት እባላለሁ።
እሺ የእርሶን ስም ማን ልበል ለመግኘት?
ምን የእርሶን ስም ማን ልበል?
እ እ እሺ፣ ይሄ በምን ማለት ሆስፒታል ነው? ሆስፒታል ስልክ አይደለም ይሄ ግን okay፣ ያው እዛ እሺ።
ስለሆንኩ ነው።
እሺ፣ አይ POS machine ኣችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር የማን ካለ የማን ለመጠየቅ ነው?
ነበረ።
ይሄ ማን ባንክ?
አሪፍ ፔ
አይ ምንም ያጋጠመን ነገር የለም።
አሪፍ ፔ አዎ ያጋጠመ ነገር የለም።
አዎ እሺ፣ የእርሶን ስም ልውሰድ።
ረድኤት
እሺ ረድኤት፣ እሺ አመሰግናለሁ። ደንበኛችን ያጋጠመችው ችግር ካጋጠሞት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ መልካም ቀን።
እሺ